hello ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። ከቢጃ ኢትዮጵያ ነው የምደውለው።
ቢጃ ኢትዮጵያ አዎ ደንበኛችን።
ቢጃ ኢትዮጵያ አሎ
ጤና ይስጥልኝ።
አብሮ ይስጥልን።
እ፣ አዲሱ የቢጃይ መለያ ቁጥር ደርሶታል። ደንበኛችን በ text okay ደርሶታል።
አላየሁትም።
እሺ ካልደረሶት የያዙት ልንገሮት።
እሺ አርባ ዘጠኝ
አርባ ዘጠኝ ሰላሳ
ሰላሳ ዜሮ አንድ
ዜሮ አንድ ሀምሳ ሶስት ሀምሳ ሶስት አዎ ይሄ አዲሱ የቢጃይ መለያ ቁጥሮት ነው ደንበኛችን።
እሺ እሺ እሺ መልካም ቀን።